እንችላለን። Hello hello፣ ጤና ይስጥልኝ ቤስታቤት።
አብሮ ይስጥልኝ። የእናንተን login ለማድረግ ፈልጌ password ኣችሁን እምቢ አለኝ።
Okay የ best bet ሮት ቤት ላይ አይደል?
አዎ።
እሺ ረስተሽ ነው ማለት ነው password ኡን?
አይ አይደለም፣ አዲስ create ለማድረግ ነው። ለሰው Okay፣ Create አዲስ።
ማድረግ ፈልጌ ነው።
Okay እሺ ቁጥሩ ያልተመዘገበ ከሆነ ዘጠኝ ብለሽ ትጀ- ትጽፊውና ማለት ነው ቁጥሩን ዜሮ አይ ቁጥር ብለሽ ሳይሆን ብሎ አዎ።
እንትን ሆናት የተሳሳትኩት። ይሄ ዋት እንትኑ password ኡ እምቢ አለኝ።
እሺ password ኡ ልንገርሻ።
እም፣ password ኡ እ፣ አንድ ካፒታል ይኖረዋል፣ አን- አንድ small እ፣ ቢያንስ አንድ small ይኖረዋል እና ቁጥሮች ይኖሩታል፣ እ፣ symbol ይኖርበታል።
symbol ይኖርበታል ግዴታ አዎ ነው።
አዎ አዎ፣ ጠንካራ እንዲሆን ማለት ነው password ኡ እሺ hack symbol እንዳይደረግ dot ምናምን ምናምን ነው
ማለት at ምናምን dot at ምናምን ነው አይደል?
አዎ symbol ኦች አዎ symbol የምጠቀሙ ማለት አዎ እና ከስምንት digit በላይ መሆን አለበት።
እሺ እሺ እሺ እሺ በይ